ጤና ይስጥልኝ ተድላ አምቡላንስ ባክዎ ምን ልርዳዎ?
ደህና አደርሽ?
እግዚአብሔር ይመስገን።
ሰላም አደርሽ?
እግዚአብሔር ይመስገን። ምን ልርዳዎ?
እ፣ ቲጂ ነሽ?
አ ዋይፋው እምቢ አለኝ።
ያስጠላ። እንዴ ይፍኛላችሁ?
ደ- ደህና አደርሽ ስልሽ እግዚአብሔር ይመስገን ትኛለሽ።
ታዲያ ምን ልበል?
እ
ኧረ ፍቱ ፍቱ፣ አየር እየያዛችሁ ነው።